ያንተን ስል ዘር ቁጥር አልገባም ክፉ ሞት ይመስል ይልቅ ዝም ብለን እንኑር ተፋቅረን ዘር አንመራምር ዝምድና እንዳይኖረን ፍቅር ይዞኛል ያን አውዘኛል ላይ እሱ ነው እንጂ ቁም ነገሩ ያገባኝ ምኔን ዘሩ ፍቅር ይዞኛል ያን አውዘኛል ላይ እሱ ነው እንጂ ቁም ነገሩ ያገባኝ ምኔን ዘሩ ትውልዱ ከየት ነው? ዘሮቹ ማናቸው? እንዲህ የሚባባሉት ገዢና ሻጭ ናቸው። ሸር የፈተልን ክፋት እየቋጨን ክፋት እየቋጨን ከአንዱ ያለያየን ለሌላው እያጨን ለሌላው እያጨን አዳም ግንድ እያለ ሐረግ ከምንቆጥር ሐረግ ከምንቆጥር ጽድቅ ይሆን ነበረ ብንሞት ለፍቅር ብንሞት ለፍቅር ነገድና ጎሳ ዘር ሐረግ ቋንቋ ነው ትውልድ ከሰማይ ብሔሬ ፍቅር ነው ከመዋለድ ይልቅ መዋደድ ይበልጣል። የማይጠቅም ዘመድ ኖሮ ምን ያመጣል? ከፍቅር በላይ ምን ዳኛ ይመጣል? እንዴት ሰው በዘራ ወዳጁን ያጣል? ላይ ዘልቁ መውደድ ላይ ጽድቁ መስገድ ፍቅር ብቻ ነው የእውነት መንገድ